Hello ጤና ይስጥልኝ። ChipChip ChipChip ነው የሚሄድ ዋት ቺፕ ነው የምንለብሰው።
እንትን order ለማድረግ ፈልገን ነበረ ሽንኩርት።
እሺ order የሚያደርጉት በ app ኡ ነው። app ኡን አውርደዋል ከ Play Store ላይ አላወረድንም ማውረድ አለብን። እሺ ግዴታ እሱን አውርዳችሁ ነው እዛ ላይ ነው order የምታደርጉት። እዛ ላይ የምትፈልጉት item የብር መጠን አለ።
እሺ እዛ ላይ check አድርጋችሁ order አድርጉ።
የኔ እንትን ሽንኩርቱ የሀበሻ ነው የፈረንጅ ነው?
አይ የፈረንጅ ነው።
ንጹህ ነው አለ።
አዎ አዎ ንጹህ ነው።
እርግጠኛ ነሽ?
አዎ እርግጠኛ ነኝ። እ፣ ቅ- ከተቀበሉም በኋላ እ፣ ቅር ያሉት ነገር ካለ ተመልሶ ይ- ቅያሪ መደረግ ይችላል። እንቀይርልዎታለን check አድርገው